ይሄ ንጹህ የለውም። Hello Hello Hello
Hello፣ ጤና ይስጥልኝ።
ሰላም።
አምቡላንስ አለን ደህና።
ጠብታ ነው እንትን ፈልገን ነበረ ከሀሌሉያ ከሀሌሉያ
እሺ እንትን ወደ አማኑኤል
Okay። እሺ patient ኡ በኦክሲጅን ነው በጥቃት ስለሆነ።
ይገባል።
እ
አማኑኤል ሆስፒታል ነው ያልከኝ?
አይደለም ከሀሌሉያ አማኑኤል ቤተክርስቲያን አካባቢ
አካባቢ መኖሪያ ቤት።
መኖሪያ ቤት ነው።
Okay እሺ። ምን ነበረ በሐኪም ኦክሲጅን የተረጋገጠ ስለ ነገር?
አዎ ከሆስፒታል ነው እኮ የምትወጣው።
እሺ ምን ነበር በሐኪም የተረጋገጠ በሽታው?
ያ ኦክሲጅን ያስፈልጋታል። እዛ ተኝታ ነበረ።
እሱ ገብቶኛል። ምን ነበረ በሐኪም የተረጋገጠ በሽታው?
ያው የእንትን ሆኗ ሳምባዋ ኦክሲጅን ስለሚያስፈልገው እኛ ወጪውን እዛ ስላልቻለን ቤት ውስጥ በኦክሲጅን እንድትቆይ።
እቤት ውስጥ ኦክሲጅን አለ
አዎ አለ
አለ። እሺ አለ።
መልካም።
እ?
እሺ እሺ
እኮ እንዴት ነው
የአገልግሎት ክፍያችን የሚሆነው እ ሶስት ሺ አምስት መቶ ሀምሳ ብር።
3550 አዎ እሺ እሺ መልሼ እደውላለሁ።
መልካም